Hello
Alo.
Yandex.
ያንተስ?
Yeni speaking information of the ሄሎ በል እስቲ።
Nigerian people.
ወዮ ወዮ ወዮ ወዮ። አላሁ አክበር። የለም እንደዚህ ለምትክል ቱሬ እና ሄሎ በል እስቲ የለም በል እስቲ አንተ ቅድም እኮ ሰምቻለሁ ሰምቼ- ሰምቼ እንደ መልስ የመለስኩልህ ወይስ አንተ ጋር እኮ ቀጥታ እዛ ሰምቼ የለም አለው ያልኩህ ሰገሌ ገቡ አዳመደ ደስላ ይሰማል የለም የለም ቅድም መጥቶ ነበረ እኮ የሆነ ነገር አሁን ሙሉ በሙሉ ተዘግቷል እየተ ከዳይሬክቲቭ ነገር ያለው ሲንጀሩ ቅድም እኮ መቶ ነበር እ
ለምሳሌ ቶክ ሾው ምናምን ሲኖረን ሲደወል እኔ በማይክሮፎን እያወራሁ እዚህ ጋር አገናኝቼ ስልክ ላይ
የቅድሙ ትክክል ነበረ ከመጣ
አዋ ትክክል ነበር ማለት ነው። አሎ አሎ
ለወዲህ ረንጎዶ ሎና ትን ወጥ ከይገቡ መች ዝባል ይጀ
አሎ አሎ አሎ አሎ ሄሎ
አዎ፣ አንተ ላይ መጣ የለም ቅድም ትክክል ነበር ማካዶ አይደለም
አሎ አሎ አሎ ባንጋለሳ
ሄሎ ቅድም መጥቶ ነበር በሆነ ነገር ተበልተና
አሎ አሎ አሎ ይደርሳል።
ሄሎ ሄሎ አሎ አሎ አሎ አሎ እሺ እንደዚህ ነው ወደ ድሮ ሀገር